ሄሎ ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
በአካውንቴ አሁን ሶስት መቶ ብር አስገብቼ እምቢ እያለኝ ነበረ።
Okay የቴሌግራሙን ስልክ ቁጥር ታውቀው የለ እዛ ላይ ላክልን። screenshot አድርገህ ላክልን የ screenshot
እምቢ ያለኝን ቦታው ነው ማሳየ ወይስ የላኩበትን ነው?
እና ስልክ ቁጥርና አካውንት የቴሌግራም ቁጥሩ ላይ ሰባ ስምንት ቤት አለ አይደለ እሱ ላይ ላክልን።
እኔ ቁጥርና- አላወቅኩም ግን አካ- ቴሌግራም አካውንቱን።
ዜሮ ልንገርህ ቁጥሩን ትይዘዋለህ እሺ ንገረኝ፣ በቃል ይዟል።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
አስራ ስድስት
ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አ
በቃ እሱን screensh- ምን እሱ የትኛውን ነው ታረጋ screensh- ግን ተው። አይ ቆይ አሁን እንትሆና ከመደብ እንትን ከማድረግ በፊት አሁን test እያደረኩት እኔ የ IT department ነኝ እና call center ኦቹ ገና እንትን አላሉም። ዝም ብዬ እዚሁ ላስተካክልልህ። መች ነበር ያደረከው እንትን?
ጠዋት ነው ቅርብ ሰዓት
ዛሬ ነው።
አዎ ሶስት ዛሬ መቶ በምንድን ነው deposit አድርጌ ልቆርጥበት ነበር። ከዛ እምቢ አለኝ።